hello ጤና ይስጥልኝ።
ጤና ይስጥልኝ ሰላም ነው፣ እንዴት ነሽ?
አለሁ።
እ፣ ከ Addis Outfits ነበረ በደውልልሽ። online order አስገብተሽ ነበር አይደለሽ? እቶ
አዎ
so order ኡን ማስጀመር ትፈልጋለሽ?
የቱን ነበር እ፣ የትኛው?
አራት ማለት order አድርገሽ ነበረ ኦንላይን።
በቃ ተደዋውለን እኮ ሶስት በአንድ ነገር ልክልሻለሁ አልከኝ።
ኦኬ፣ እ፣ የት ነበር አድርገሽ?
መርካቶ አልኩ ከሄደን ኦኬ፣ የመርካቷ ነሽ? ኦኬ፣ ኦኬ።
እሱን እኮ ጠቁኝና ልክልኝ ወደ ሄደን።
ሳይሆን እጅታል ልክልኝ ብዬ አንድ አለ ባለ ሶስቱ አለ። አዎ፣ አዎ እኮ በቃ ነገ እኮ ተባባለን።
በቃ ችግር የለውም ነገ ነው።
እሺ እሺ